ጤና ይስጥልን ዋሽንግተን ህክምና ማዕከል።
ጤና ይስጥልን። ከሜዲክ ሆስፒታል ነው የምንደውልላችሁ። አንድ patient ነበሩ brain CT የሚፈልጉ እ?
brain CT without contrast ፈልገን ነበረ ሜዲክ ሆስፒታል።
እሺ አሁን ትመጡልናላችሁ?
ይቻላል። አሁን ብሎ ምን ያህል ብር ነው የሚያስፈልጋቸው?
ቆይ አንዴ ቪዛውት ነው ያልሽኝ?
without contrast brain እሺ ሁለት ሺ አምስት መቶ ወይ ነበር እ እ ስንት አልሽኝ?
ሁለት ሺ አምስት መቶ ሁለት ሺህ አምስት መቶ አምቡላንስ ታመጣላችሁ?
አምቡላንስ ይመጣል። አሁን በዚህ ስልክ እንደውል።
አዎ በዚህ ስልክ ደውይላቸው።
እሺ ይደውላል።
በቃ የላብራቶሪው ነገር ጨርሰናል።